ሲማ ወይ
Hello, hello.
Hello?
Hello, walaal waxaan ku dhi
ምን አሉ?
ማንተ language የለም እንዴ?
ይቅርታ የለም።
እና በአማርኛ ላናግሮት። እሺ እሺ፣ እሺ፣ ምን እንርዳውት?
እ፣ ትላንት ማታ እንትን ቤስት ቤቲንግ ላይ ብር አስገብቼ እስካሁን ከቴሌብርም ወጥቷል። ከዚህም አል- አልገባም። ቴሌ እንትን ቤቲንግ ደግሞ አልገባልኝም።
እሺ፣ ስልክ ልንገርህና text message አለ አይደረሰ እሺ ዜሮ ዘጠኝ
ስልሳ ሀያ ሶስት ዜሮ አይ ዘጠኝ ኖ ሀያ no ሶስት የኛን ስልክ ልስጦትና በሱ ይላኩልን ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ በዛ በ message ላክሎት አዎ አዎ በ- የስልሳውን ስልክ የቁጥር
አ፣ ያ ቁጥሩን አሁን ትነግሪን በ message ነው የምልክልሽ።
እሺ አዎ ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ ከዛ message ኡን በዛኛው ቁጥር አይደል እንደ
ቴሌግራም ላይ ይላል።
ብሩን stuck የተደረገበት አዎ ቴሌግራም ላይ እሺ
እሺ፣ ቴሌግራም ላይ እሺ።